ለህፃናት ስልኝት የሰጠን ማዕከል እባክዎን ልርዳዎት?
አብሮ ይስጥልን። እንዴት ነዎት?
አብሮ ይስጥልን።
አለን ከኢስታንቡል ከኢትዮጵያ ኢስታንቡል።
ለመቼ ነው የፈለጉት?
ዛሬ መች ለአርብ አርብ okay የአሁኑ አርብ ነው።
አ
እሺ መመለሻ ለመቼ?
አንድ ቦ ያው በሰባት ቀን ሰባት ቀን ነው። በቃ።
okay በሳምንቱ አርብ
አ በሳምንቱ አርብ በቃ። አይ ለስንት ሰው?
ቅዳሜ ቅዳሜ ወይድ okay ሁለት ቀን እኔ-
ለስንት ሰው ነው የፈለጉት?
እኔ ነኝ እቼ ለአንድ ሰው አ
ኢስታንቡል ነው አይደል ያለው?
አ እዛ ነው ብዙ